ሰላም ጤና ይስጥልኝ።
ሰላም እንዴት ነሽ እናትሽ?
እግዚአብሔር ይመስገን። እንዴት ነዎት?
እግዚአብሔር ይመስገን።
ጆንስቲቭ ላይ ነው ከእናንተ ጋር የገባሁት። ምን ልርዳዎት?
እሺ፣ አዎ አውቄያለሁ። ከእናንተ ጋር ስራ ለመስራት ነበረ።
እሺ I think ማስታወቂያ ወጥቷል፣ ግን ከወጣው ማስታወቂያ ጋር የኔ እንትን አይሄድም እና እ፣ ምን አይነት አማራጭ አላችሁ ሌላ ከእናንተ ጋር ለመስራት? ይሄ ብቻ ነው እንትኑ ምንድን ነው መስራቱ?
አንቺ የምትፈልጊው?
እኔ እስካሁን የምሰራ የነበረው ከስድስት ዓመት በላይ በመስተንግዶ ሰርቻለሁኝ አሪፍ ቦታ ላይ። ከዛ ደግሞ cashier ላይም ሰርቻለሁኝ አንድ company ውስጥ።
cashier okay። እሺ እሺ ማለት ያለ መዝግብሽ እና ክፍት ቦታ ሲኖር እንደውልልሻለን።
እሺ ሀና
አላማ
ሀና አራጌ
ስልክ ቁጥርሽን ንገሪኝ እስኪ።
የዘጠኝ አስራ ሶስት
እም፣
ሰባ አራት
እሺ ሰባ ስድስት እሺ ስልሳ ሰባት
እሺ። ስለዚህ አሁን ማንኛውም ስራ ቢኖር ትሰሪያለሽ እኛ ጋር ስልሽ እኛ አሁን መስተንግዶ ምናምን እንደዚህ አይነት ሳይሆን ግን እ፣ ማንኛውም ስራ ቢኖርና
ማንኛውም እ፣ አይነት ማለት ምን ከ- የጉልበት ስራ ወይስ ከዛ ውጭ አይ ማለት ነው?
እንደዛ ሳይሆን ከዛ ውጭ ለምሳሌ በ freelance የሚሰሩ ስራዎች አሉ እኛ ጋር።
እሰራለሁ ይህን ስራ ምንም ችግር የለውም እሰራለሁ ምንም አይነት ስራ እሰራለሁ እሺ መዝግቤሻለሁኝ ያው ይደውልሻል።
እሺ በጣም አመሰግናለሁ ቻው።
እሺ